ጤና ይስጥልኝ ቻፓ።
ጤና ይስጥልን። እንትን ባሞት ነዋ።
አይ ይሄ ቻፓ ነው።
ቻፓ ነው። እሺ፣ ቻፓ ነው።
Hello ቻፓ ነው አ- እኮ አ- አይ ከባሞት አ- እንትን መስሎኝ ነበር። በቃ በቻፓ ነው ወጪ ያደረጉት?
አ ከቴሌ ብር ወደዚህ ደውልላት። ከቴሌ ብር አ ቻፓ ነው። ልክ ነሽ። ከቴሌ ብር እ፣ አልገባ ገቢ አልገባልኝም ነበር ወደዚህ ደውል ተብዬ
deposit ሲያደርጉ ነው withdraw አ አ withdraw ም ነው sir deposit withdraw withdraw ም አ አ በኩል withdraw የለም። በሌላ በኩል ነው ያደረጉት።
አ ከሌላ ከሌላ እንትን ወደ
በቻፓ በቻፓ በኩል ነው ታረግ?
በሳንቲም በኩል እ እ በሳንቲም በኩል ነው በቻፓ በኩል
በ በቻፓ በኩል
አይ የቻፓ ዊዝድሮ ማያ ኦፕሽን የለውም አሁን የለውም
ነው